ሄሎ ጤና ይስጥልኝ ጠብታ አምቡላንስ ሜሮን ነኝ ምን ልርዳዎት?
ሰላም ጤና ይስጥልኝ። ከ Hope clinic ደውለን ነበረ ከአምስት ከአስር ደቂቃ በፊት እሺ እሺ እ፣ አዎ አ- አ ከ Hope ወደ ጥቁር አንበሳ ነበረ የተነጋገርነው እና ሰዎቹ ወደ private ቤት በቃ መሄድ ፈለጉ።
Okay ስለዚህ ወደዛ መሄድ ይቻላል ወይ የሚለውን ለማሳወቅ ነው።
ወደዛ መሄድ ይቻላል። ያው የዋጋ ለውጥ ይኖራል፣ ግን እዛ እ።
ደውላችሁ ማር- ማሳወቅ አለባችሁ።
አሳውቀናል፣ already እዛ አሳውቀናል። ቤተዛታ ቤተሰብ?
አሳውቀናል። አ እሺ እኔም መደወል ስለሚኖርብኝ ልደውል እሺ ደግሞ እደውልና እሺ እደው- እደውላለሁ መልሼ ሂሳብ ሂሳብ ማውጥቼ ምናምን ነገር እሺ እሺ Thank you። እሺ እሺ